hello
hello፣ ሰላም ነኝ። አቤት፣ ሰላም ነው። ሰላም አለው። እንዴት ነህ?
ሀሴት አለች እንዴ?
ሀሴት አሁን ወጣች ምሳ። ምን ነበረ?
አረ እስቲ ደቂቃ ደቂቃ የለኝ እስቲ እ? እሺ ንገረኝ። order number complete እንድልልክ ነው።
አ ንገረኝ። order number ክ እሺ አስራ ሶስት ሰባ ሰባት ሶስት ሰባ ሰባት ምን ነበር ብለህ የነበረው?
ስጨርስ ደውልኝ መርካቶ ስጨርስ ደውልኝ ብላኝ ነበር።
የት ም- ምንድን ነበረ case ኡ? ምግብ ቤት አቆይቶብክ ነው ወይስ ምንድን ነው?
ኧረ መርካቶ ነበረ እ?
መርካቶ ነበር የምሄደው ማለት ነው።
እሺ እዛ ሩቅ ነው አውጪልኝ ምናምን ስላት ሩቅ ነው ያለሁት ታስቼ ነበር አስቤዛ አልኩት ምናምን ስላት በቃ አይወጣልህም ስራ ስጨርስ ደውልኝ አለች።
አይ አብስራ
እ?
በዛ እንኳን ኦን ታይም እሺ ብዬ እጠይቃታለሁ። የሞተር ነው ምንም አይደለም።
የሙዘራ ነው ሰላም መስሎ ነው በቃ የግማሽ ኮምፕሊት ነው እሺ ቤቱን ኮምፕሊት ነው እሺ እሺ አባ በቃ እሺ ምናምን
ኧረ